hello ሰላም ነኝ።
ወይ ሰላም ወይ ፍቅር ነግሬያት ነበር ስልሳ ስልሳ ሶስት ዘጠና ስምንት እስካሁን አልመጣም።
ስልሳ ሶስት ዘጠና ስምንት ምን ከምግብ ቤት ነው ያላወጡልህ?
no no ፒዛ bag የለኝም ይወጣልሃል ተብዬ ነበር እስካሁን አልወጣም።
ፍቅር ስልሳ ሶስት ማን ነው ስምህ?
አማኑኤል ነው።
አማኑኤል ፒዛ bag የለውም ነግሮሽ ነበር አልወጣለትም። ስልሳ ሶስት ዘጠና ስምንት ስልሳ ሶስት ዘጠና ስምንት hello አማን ወይ ሰላም ድጋሜ accept ብለክ ነው አይደለ?
ኧረ አላልኩም እውነት እ- እንትን እያለ ነበር እኮ በሁለት ሺህ ምናምን ብር ነበር ከዛ edit እየተደረገ ነበር ታየው እ?
ከዛ ሁለት ሺህ ምናምን ብር ነበር አምስት አራት ፒዛ ነበር ምናምን የታዘዘው okay ከዛ ከዛ- edit edit ተደርጎ አንድ ሺህ ምናምን ብር ሆነ እዛው እያለ እኮ ታዲያ accept ብለክ ሆነ no no accept አላልኩም እውነት አልወጣም እሺ አማን እሺ እሺ